Hello አቤት፣
Best Bet ን ለመክፈት ፈልጌ የት አካባቢ ነው ወንድም?
እዚሁ ወደ ቤት አካባቢ
አዲስ አበባ ውስጥ አንሰጥም። እሺ አባ።
አይደለም እም Best Bet dot bet የሚለው በስልክህ ነው?
አዎ Okay፣ እሺ። በስልክ አሁን በምነግርህ ቁጥር ቴሌግራም ላይ hi በለንና step ኡን ልላክልህ።
እ፣ እንደዚሁ ንገረኝ። አሁን በአንድ ስልክ ልክ ያለ ረጅም ነው
እ?
ረጅም ነው ያ step ኦቹ። ለዛ እንደዚህ በ- በቃል ልነግርህ አልችልም።
አሁን ለምሳሌ Best Bet ከፈትኩኝ።
Hello አቤት ወይ ወይ፣ ረጅም ነው አባት፣ ረጅም ነው step ኡ ያለውና እሱን እያየህ ነው እንትን የምትለው።
ነው አዎ ልንገርህ፣ ቁጥሩን ያዝ።
Text አድርግልኝ እስኪ።
ይሄ ቢሮ ስልክ ነው፣ text ሊያደርግ አይችልም።
እሺ ዜሮ ዘጠኝ ዜሮ ሶስት ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰ- አርባ አራት ሰላሳ ሰባት አርባ ሰባት አርባ ሰባት አርባ ሰባት እሺ account already existing ካለ ምንድን ነው?
እ እ እ እሺ እሺ በቃ እሺ አባ